ይመስገን ማለት እችላለሁ በአካባቢ ድሮ
ይመስገን እግዚአብሔር ይመስገን።
እንዲህ ሳሪ ፈልጌ ነበር።
እሺ ማን ልበል? ሙሉ ስም
ዘሩባቤል ዘሩባቤል ማ?
ጉዛያ
እሺ የት አካባቢ ነው ባለሙያ የሚፈልጉት?
ጋርጂ ማራሽ እሺ ከዚህ ቀደም GoodayOn ተጠቅመው ያውቃሉ?
አላውቅም።
እሺ ስለ ጉዳይ ከየት ሰሙ?
ያው ሚዲያ ላይ ሰምቼ
social media ላይ yeah እሺ እ GoodayOn ስራና ሰራተኛ የሚያገናኝ አገልግሎት ነው። ለቤት ውስጥ ስራዎች በአቅራቢያ የሚገኙ ብቃት ያላቸውና ማንነታቸው የተረጋገጠ ባለሙያዎችን የሚያገናኘው አዲስ ዲሽ የሚተክል ነው ወይስ የተበላሸ የሚያስተካክልሎት ነው የፈለጉት?
እ አውርጄው ቤት ቀይሬ ስለሆነ ያው የሚያስተካክልልኝ ስለዚህ የሚተክል ማለት ነው አ- እንትን ከሆነ እ
እሺ አ፣
እሺ እ የባለሙያ ጥያቄውን ለማስተናገድ የአገልግሎት ክፍያ መቶ ብር ብቻ የሚከፍሉ ይሆናል። ክፍያ ም።
የሚፈጽሙበትን የባንክ መረጃ እና ስለ ጉዳይ ውስን ዋስትና የሚያስረዳ ሰነድ በ SMS እንልክሎታለን። ክፍያ እንደፈጸሙ በቴሌግራም screenshot ይልኩልን፣ ባለሙያውን ልክሎታለን።
አ፣ ለባለሙያው ራሱን የቻለ ክፍያ ለሱ ነው የሚከፈ- አዎ የሚከፍለው።
አዎ፣ ይሄኛው የኛ ነው። የ- መቶ ብር የአገልግሎት ክፍያ ነው። እ ባለሙያ ለሚሰራበት ደግሞ ከባለሙያው ጋር ተስማምተው ነው የሚከፍሉት።
እ፣ አንድ ባለሙያ ልክሎት አለማ- አለመስማማት ካለ ተጨማሪ ባለሙያ ልክሎታለሁ።
እሺ፣ እሺ ጥያቄ ካለዎት የተመደበችውን ለባልደረባውን ስለምትደውል በደንብ የተብራራ ምላሽ ትጦታለች። ጉዳዩን ስለመረጡ እናመሰግናለን። መልካም ቀን ይሁንልዎት።
እሺ።